መመለስ
hello
ወዬ ሰላም ነው?
አለሁ ደህና ነኝ።
ገብረ ሕይወት ነኝ። እዚህ ጂሜር ገር ነበርና እሺ code number ኡ እኔ ጋር አርባ ሶስት አስራ አምስት ነው የሚለው እሷ ጋር ደግሞ 43 አስራ አንድ ነው። እኔ ጋር እኮ የገባው ከ- 11 አርባ ሶስት አስራ አምስት ነው አንተ ያዝከው።
አዎ የእሷማ አስራ አንድ ነው መጨረሻው አለች። ሌላ ትእዛዝ ደግሞ የላትም።
ቆይ፣ ብቻ ነው ያላት።
ቆይ አንዴ ምግቡ ምናምን ደግሞ አንድ አይነት ነው ያለው።
እሺ ገብሬታ አንዴ መስመር ላይ ጠብቀኝ። ገብሬት እስኪ አገናኘኝ አቤት። እሺ አገናኘኝ።
እሷን እሺ አዎ
hello ይለው እናቴ ከቢዩ ነበረ
እሺ
በሰ- እጅ በርገር ነው አ አ በሰባ አምስት አርባ ሶስት አስራ አምስት order ነበረ ለእናንተ ጋር አንድ special chicken ይለው እኔ ጋር ደግሞ የነገሩኝ ሰባ አምስት አርባ ሶስት አስራ አንድ ነገሩኝ።
ይኸውልሽ ስትሰማሙ ተ- እንትን ተፈጥሮ ነው እንጂ አርባ ሶስት አስራ አንድ ከእናንተ ቤት ሁሉ አይደለም የታዘዘው check እያደረኩት ነበረ ነው አሁን እሱ ነግሮኝ ማለት ነው ስለዚህ አስራ አምስት ነው።
አስራ አምስት ነው በ- ለልጁ ስጭልኝ ምግቡ ይሄኛው ነው አይ ያዘዘችሽ አ አ በቃ ስጭልኝ ለልጁ እናቴ
እሺ እሺ
እሺ thank you እሺ